ሄሎ አቤት ልሂድ ልቀበል ነው ያልከው እንዴ?
እ?
አንድ አዎ፣ ጀምር አዎ።
አድርጓል እኮ
አሎ እንዴት የለውም እንጂ ቆሳሱን አኮ ነው እኮ አርሞልሃል። ያው ሎስት ነው
እ- እና
ሎስት ነው ማለት ነው። ቦነስ የለውም። አንድ ጌም ወርቆብሃል። ቶታል ወዱ ደግሞ ሶስት ነጥብ አራት ነው። ቦነስ አይኖረውም።
እና አንድ ደም ነው የወደደ አ አንድ ጌም የማን ነው ያለው። ይሄ ፊዮረንቲና የሚለው እ? እሺ